ጤና ይስጥልኝ አሪፍ ቤዛ የት ነኝ? እባክዎ ምን ልርዳዎ?
አብሮ ይስጥልን ትናንት ደውዬ ነበረ እሺ ደንበኛ የሆነ ብር በስህተት ወደ እናንተ ልኬ እሺ screenshot አድርገህ ላክልኝ ምናምን ብላችሁ ልኬላችሁ ይመለስልሃል ብላችሁኝ አልተመለሰልኝም እስካሁን።
ደንበኛችን እኛ ጋር ደውላችሁ ነግረውናል ነበር።
አዎ
እሺ ደንበኛችን አንዴ መስመር ላይ ጠብቁኝ አይቼ ልንገሩት። መስመር ላይ ያለው አይደል ደንበኛችን?
አሉ እሺ እያየሁልዎት ነው። ትንሽ ጠብቁኝ። አባይ ነው ምስጋና ነው ደንበኛችን።
አባይ ነው ምስጌ እሺ መቶ ብር ነው አ
ከባሙስ ወደ ባሙስ ነው ከቴሌ ብር
አ
ደንበኛችን በእኛ በኩል ስለተስተካከለሎት የባሙስ account ዎትን check አድርገው ካልገባሎት betting ቤቱን ያናግራሉ። በእኛ በኩል አስተካክለንሎታል።
እሺ እሺ ደንበኛችን መልካም ቀን።